ጤና ይስጥልኝ ጉዳይ አሁን እባላለሁ። እባክዎ ምን ልርዳ?
አብሮ ይስጥልን። መጥቼ ነበረ አንድ ቀን እና ተመዝግቤ ያለው መመዝገብ እሺ ግን ቴሌግራም ስለማልጠቀም በቴሌግራም ተከታተሉ ብለሽ ነበር እና ቴሌግራም ስለማልጠቀም የሆነ አዲስ ነገር ወጥቶ ነበር ለመጠየቅ ፈልጌ ነው እየደወላችሁ ጠይቂም ብላችሁ ነበር። በጣም ማስጠየቅ ቀን መጥቼ ሞልቼ ነበረ።
እሺ እ ስለዚህ በእርሱ አካባቢ ስራ ሲመጣ text ነው የምናደርገው እና ስልኮትን ይከታተሉ።
አዎ እንትን ብዬ ነበር ደውለሽልኝ ነበር። ከዛ በፊት የት ነው ቦታሽ ብለሽኝ ነበረ።
እሺ ከዛ ነግሬሽ ነበር።
እ እንዳልኩትኝ ስራ ሲመጣ እኛ text ነው የምናደርገው እና ስራ ሲመጣ ይከታተሉ። እ አንዳንዴም ደግሞ ከደወልን ስልኮትን ያንሱ። እሺ እሺ እሺ እሺ መልካም ቀን።
እሺ በለ